ሰላም ጤና ይስጥልኝ።
ጤና ይስጥልን።
እንዴት ነሽ?
እንትን ከቴሌብር ወደ ዋሊያ account transfer ለማድረግ ስሞክር እምቢ አለኝ እና ችግሩ ምን እንደሆነ አልገባኝም። check ላድርግ ብዬ ነው የደወልኩት።
ከቴሌ ብር ቤት ከቴሌብር አዎ፣ ወዴት ነው ያለው?
ወደ ዋሊያ account አለኝ የራሴ ወደ ዋሊያ ማለት ነው።
ዋሊያ ቤት አዎ ምን አይቆርጥም ነው ከአካውንቶ እ
ከአካውንቶ ተቆርጦ
ሄሎ ሌላ
ይሰማል? አ? ሄሎ ሄላው
ሄሎ